ምን ምኑ የልሽ ይሆን ምን አርጌልሽ ስታሞጋግሽኝ ውለሽ ማደርሽ ያንቺስ መልካምነት መቼ ያልቃል ተቆጥሮ መጽሐፍ ይወጣል ቢጻፍ ተዘርዝሮ እንዲያው ምን ምኑ የልሽ ይሆን ምን አርጌልሽ ስታሞጋግሽኝ ውለሽ ማደርሽ ያንቺስ መልካምነት መቼ ያልቃል ተቆጥሮ መጽሐፍ ይወጣዋል ቢጻፍ ተዘርዝሮ